Hello ጤና ይስጥልኝ።
Hello Hello ጤና ይስጥልኝ።
አብሮ ስጥልን።
አቶ ቶማስ
አዎ ነኝ።
እንዴት ኖት? ከ Flintstone Homes ነበር ምደውሎት።
እህ እህ እህ።
ከ Flintstone Homes ነበር ምደውሎት።
እሺ
ቢሮ ብቅ እላለሁ ብሎኝ ነበረ። ብቅ አሉ እንዴ?
አላልኩም። ጊዜ ትንሽ field ወጥቼ እም፣ ሲመለስ ልደውልላችሁ። አሁን ወደ field ነኝ ያለሁት። ያው ትንሽ site ስለምሰራ የ field ስራ ስለምሰራ Okay አሁን field ነኝ ያለሁት። አዲስ አበባ ስደርስ ቢሮ ብቅ እላለሁ ገርጂ።
ይቻላል።
እሺ አባይ መልካም አመሰግናለሁ። ዳሜ